አሁን ከሲዩክ ቤት ላይ ያወጣሁት ሶስት መቶ ብር ወደ ቴሌ ብር ገበያ ያለው ነው።
ዛሬ ነበር የሞከሩት። አሁን አዎ አዎ፣ ቅርብ ጊዜ እሺ፣ በዚህ ቁጥር ነው የሚጠቀሙት።
አዎ፣ በዚህ ኪዩክ ቤት ያሉኝ
ኪዩካ
እሺ፣ እና ስሞትን ይንገሩኝ።
ሚኪ ተረጋ
ብርና ነው
መቶ አ
በእኛ በኩል check እንድናደርግልን screenshot እንዲልኩልን ቁጥር እንስጠዎች።
እሺ
የቴሌግራም ቁጥራችንን የያዙት ዜሮ ዘጠኝ ዘጠና ሁለት
ቆይ አንዴ ዜሮ ዘጠኝ ዘጠና ዘጠና ሁለት ሁለት አስራ ሶስት
አስራ ዜሮ አንድ
ዜሮ አስራ አምስት ሀምሳ አምስት አዎ አስኪ ነው አምሳ
okay፣ በዛ ልላክ screenshot አድርጌ አዎ ሲልኩት የምናስልክ ቁጥሮትንም ያስቀምጡልን በዚህ check ማድረግ አይቻልም system ኡ ላይ እ በሚልኩልን check ነው check ማለት ነው። ሌላም ነገር አለ?
እ ሌላም ረዳውት ነገር አለ አይ ይሄም ይቻላል።
ተስተካክሎ እንዳለ እናሳውቆታለን። ስለደውሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት ያሉት ያስቀምጡልን። መልካም
እሺ